ሄሎ ሄሎ ጤና ኢንቨስት ቤት
አብሮ ስትልን ሲሰር ብር ከዚህ ልቆረጠ ጌም ላይ ደግሞ አልገባም እም፣
እ?
እንዴት እንዴት
እ፣ ብሩ ወደ ዲፖዚት ሲያደርግ ማለት ነው ዲፖዚት ነው?
አ፣ እሺ
እ፣ ብሩም ቆረጠ ወደ ግ- እንትኑ ላይ ደግሞ አልገባልኝ እሺ፣ አንድ የቤት ቤት ቁጥርህን ንገረኝ። ዜሮ ዘጠኝ አርባ ስድስት አርባ ስድስት የቤስት ቤቱ ነው አዎ፣ የቤት ቤት የሚጫወትበትም ወይስ ብሩ የቆረጠበት ቦታ አይ አይደለም፣ የምትጫወትበትን እ፣ ሀ- ሀያ ስምንት አርባ ስድስቱን ቶ ዜሮ ዘጠኝ ሀያ ስድስት ነው ሀያ ስምንት አስራ ሀያ ሰባት ስምንት አስራ ሰባት ስልሳ አምስት ስልሳ አምስት ሀምሳ አራት
ሀያ ስምንት አስራ ሰባት ስልሳ አምስት ሀምሳ አራት